ጤና ይስጥልን ቤስቲ
አረ ጤና ይስጥልን sister እንትን ሁለት መቶ deposit ያደርግ ነበረ ዋኪ እንትን ከዛ እሺ እስከ እስከ አሁን ወራ CBE ብሩ ወጣሽ ገንዘቡ ደግሞ ቤስት ቤዛ ኮንቶን አልመጣም።
okay እሺ የ CBE ው message ልካል ቴሌግራም ላይ
ቴሌግራም ላይ አዎ የ CBE ከንግድ ባንክ የተላከልህን message ላክልን እሺ ቴሌግራም ላይ
ይህን ቴሌግራም ክል የለም አይጠቀሙም። እኔ ቴሌግራም
ቴ- እኮ ቴ- እሱ text ያስፈልገናል ላይ ግድ ስለሚያስፈልገን ወይ በሚጠቀም ሰው እም፣ በሱ ቁጥር አድርገና ላክልን እሺ በ message በ- በ text message እ፣ አ- መላክ አይችልም።
በ text በ text መሆን አይችልም። አዎ
እሺ ቴሌግራም ብቻ ነው።
አዎ ነ- ቴሌግራም ለመጠቀም የሚችል ሰው የለም ጓደኛ ምናምን የለም።
አዎ አዎ አዎ፣ እኔ ደግሞ አው- አውቀ ነው እህ።
ተጠቅማለሁ ተጠቅማለሁ። እባክህ ችግር የለም። ለዛ ብቻ ነው እ፣ አዎ እ፣ ሚሴጁ የግድ ያስፈልጋል ለዛ ነው። እሺ እሺ።
እና የሚጠቀም ሰው ካገኘ በእነሱ ላክልን ችግር የለውም።
እኔ እሺ ይገባላል።
እኔ- እኔ እኔ ተጠቅማለሁ። እኔ ደግሞ አውቃለሁ አውቃለሁ እሺ ግን ላክልን በቃ እሺ እሺ ወንድሜ።
ነው